ሄሎ
ሄሎ ጤና ይስጥልኝ ቤተሰቤት
አዎ
ቴሌግራም ላይ ጽፈውልን ነበር ቤተሰቤት ከመዘጋቱ በፊት በድሮ ቴሌግራማችን እም ጥያቄው ተመልሷል
እህ ጥያቄው ተመልሷል አሁን ማለት አዲስ ቴሌግራም ስለ ስለቀየርን
አዎ ሰሞኑን አዎ አዎ አዎ አዎ አዎ ተመልሶልኛል እሺ እሺ በጣም እናመሰግናለን መልካም ጊዜ
ቴንኪው ቴንኪው እሺ፣ እሺ እሺ